hello
አቤት ሰላም ጤና ይስጥልን። ቴሌ
ሁለት ብር ለምንድን ነው በዚህ ስልክ ተበድሮ የስ- የተወሰደው?
የቴሌቪዥን ደንበኛ ሲሆኑ በየቀኑ message ይገባልዎታል።
የምን message ነው?
ቴሌቪዥን subscribe ካደረጉ
እ
በየቀኑ ትኬት ይገባልዎታል።
እሺ ከዛሳ?
እርስዎ ደግሞ በሚገባልዎት ትኬት game ኦችን መጫወት፣ እድልዎትን መሞከር የሚያሸልም ጨዋታ
እኔ አልፈልግም ካልኩሳ?
ኮከብ ዘጠኝ ሰማንያ አምስት መሰላልዎ ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ።
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ እሺ